ይችላል ፐርፌክት ዘወኝ ዋትሳፕ ተጠቅሜ ስለማላቅ ፎርዋርድ ምናምን ምናምን ሳደርግ ሚስ አፕ እንዳላረግ
ዋይ
ሄሎ
አሉ ሄሎ ሰላም ጤና ይስጥልኝ
አብረሽ ትልኝ
አዳኝ
ያችሁ ይፈልጋችሁ
እ ከ STEM for Kids ነው የምደውለው STEM for Kids ፌስቡክ ላይ ad interested ሆናችሁ ያስቀ- እንትን ad ኡን click አድርጋችሁ information አስገብታችሁ ነበረ
እሺ
OK interested ስለሆናችሁ full information ሰጥቻችሁ still interested ከሆናችሁ የልጅ ስምና email address ተቀብዬ information ላሳውቅ ብዬ ነበር
እሺ አሁን ጊዜ የለኝም ስለዚህ Hello hello
አቤት አቤት Hello
አሉ
Hello
አቤት አቤት Hello
አሎ
Hello